ዳሁ ይባርክዎ ላይ በመንፈስ ይሃውር እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ ቃል ቅዱስ ሀደረህላ እዴኪ ጎዳና ሀደረ ላእዴኪ መጽሔትና ጎዳና ነው ሀል የሚያደርገው።